ሄዶም ዩቲዩብ ነው የምንወርደው።
ሰላም እንዴት ነህ?
እግዚአብሔር ይመስገን። hello ጤና ይስጥልኝ። ሄዶም ዩቲዩብ ነው የምንወርደው። አዎ
ወጌሻ ለመመዝገብ ምንድን ነው ያስፈልገው? ምንድን ነው criteria?
እሺ፣ ኮርሱ የስ- የሶስት ወር ኮርስ ነው። በሳምንት ሁለት ቀን ነው የምትሰጠው። በአካል ነው ኦንላይን ነው የፈለገው?
በአካል
በአካል ያው class ጀምረናል። እሱ አራት class አምልጦታል። ከዚሁ መቀጠል እችላለሁ የሚሉ ከሆነ ይችላለሁ።
እሺ። ምን አለ ስሞትን ማን ልበል
ሄኖክ ሄኖክ
ሄኖክማ
ፈቃደ ስላሴ
ስልክ ይነግሩኛል።
ዜሮ ስምንት አስራ ዘጠኝ
እሺ
አርባ ስምንት እሺ አርባ አምስት ዘጠና አስር አርባ አምስት ዘጠና አስር የት አካባቢ ነው?
ስድስት ኪሎ
እሺ በሳምንት ሁለት ቀን ነው ሰኞና አሮብ ከ11 ሰዓት ተኩል እስከ አንድ ሰዓት ተኩል CMC ሚካኤል አካባቢ Economic Association የሚባል ህንፃ ላይ ነው class ኡን የምንሰጠው። በሳምንት ሁለቴ ነው። ለወር ከ15 ቀን ነው እንደዛ የምናደርገው። ወር ከ15 ቀኑ ደግሞ በተማሩት መሰረት assignment ቪዲዮ እና የመመረቂያ ቪዲዮ የሚሰሩበት ነው እስከ ምርቃቷችሁ።
okay።
እ፣ ሶስት ወር ይፈጃል። ሙሉ ክፍያውም 15 ሺህ ብር ነው። ሊ ሊ- okay። ጥሩ እሺ።
ስለዚህ ፈቃደኛ ከሆኑ account እንልካለን።
እሺ፣ መልካም ስላስብበት እና መልሼ እነግርሻለሁ።
እሺ እሺ። okay። አመሰግናለሁ። እሺ፣ አመሰግናለሁ። thank you